ጤና ይስጥልኝ ዋሽንግተን ዲሲ እና ማዕከል
ደህና ሰላም ጤና ይስጥልኝ።
ሰላም አብሮ ይስጥልን።
ሰላም ነው።
ሰላም ዋሽንግተን ዩኒቨርሲቲ ዲስትሪክት ውስጥ ነው።
አዎ አዎ ዋሽንግተን ክሊኒክ አዎ ዋሽንግተን የህክምና ማዕከል ምንድን ነው?
ከአንገት በላይ መቼ ነው የሚገባ ዶክተር? ዶክተር አሊያ ሰኞ፣ ሮብ፣ አርብ አስራ ሁለት ሰዓት ዛሬ አስራ ሁለት ሰዓት ይገባል ማለት ነው።
በረስ እሺ፣ ወረፋ ወረፋ አለው?
እ ብዙ ወረፋ አይኖርም። መምጣት ይችላሉ።
ወረፋ አይኖርም።
አዎ
እሺ፣ ከዚህ ሀሳብ ግን ማን ጊዜ እስከዛ ምን አለኝ?
እሺ፣ ከ- እሺ በቃ እሺ፣ አስመዝግብልኝ። እሺ፣ መጣሁ።
መ- መምጣት ይችላሉ። አሁን መጥተው እዚህ ወረፋ ይዘው ይገባሉ።
እሺ፣ እሺ። አስራ ሁለት ሰዓት ነው የሚገባው?
አዎ አሁን አሁን አስ- ይገባል።
ከስንት ሰዓት ነው?